አሊባባ
እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን አባ።
አለሁ። ቲክቶክ ላይ ነበረ ስልካችን ያየሁት።
እሺ
እ፣ መኪና ፒክአፕ ፈልጌ ነበር። King Cab።
King Cab አዎ King Cab።
እሱ እ፣ የለንም ባንክ- ነበር።
አ
እሱ አሁን የለንም፣ King Cab የለንም። double ጋቢኖች ነው ያሉን።
እ፣ ስንት ሞዴል ስንት ሞዴል ጀምሮ አላችሁ?
አስር አስራ ሶስት
አስር እና ስንት?
አስራ አስራ አራት
Okay ሁለቱ ብቻ ናቸው።
አዎ አስራ አራት እ፣ የሆነ Revolution እንትን የተባለ ስወጣ
አዎ እሱ የለም።
Okay እሺ